ሄሎ
ሄሎ ሰላም ጤና ይስጥልን።
እ፣ ሄል- ሄሎ ሄሎ
ሄሎ
ሰላም አዚ ከችፕችፕ ነበር የምንደውለው።
አዎ፣ ይቅርታ ሶፍት አልተረከብም እና ነገ እናመጣሉት ነበር። ነገ መረከብ ይችላሉ?
እሺ እንችላለን።
የት ላምጣ እናምጣ location?
እዛው የነበረ አርባ ስልሳ እ፣ ብሎ
የት ነው አርባ ስልሳ አያት ማለት ወት ነው?
አይ የቡልባ አሁን ይሄ ዶብ ሳሙናው የመጣበት ቡልቡል አርባ ስልሳ
አዎ፣ ብሎክ አምስት እሺ ይመጣሉታል። እሺ እሺ እናመሰግናለን።
መልካም እሺ።